Hello
Hello Hello ይመስልህ
እግዚአብሔር ይመስገን።
ከወደ አባይክ manufacturing ነበር የምደውልሎት።
እሺ
ስልኮትን TikTok live ላይ አስቀምጠው ነበር።
እ TikTok live ላይ አ ተሳፊ ባጃጅ ነው። TikTok አዎ።
ላይቭ ላይ ስልኮትን አስቀምጠው አ ነበር።
አ አ ዋጋው መጠየቅ ፈልጌ ነበር።
የት አካባቢ ነው?
መቀሌ
እሺ ስሙን ማለት ሚካኤል
ሚካኤል።
አዎ እሺ እ የትኛውን ነው የፈለጉት?
ሞተሩና እ፣ ሳይክሉና እንትን ያ ባጃጅ ቲቪኤስ
እሺ የሶስት ሶስት ሰው የሚጭነው ነው ወይስ ስድስት ሰው የሚጭነው?
ስድስት ስድስት
አሁን ኤስቱ አልቋል ለጊዜው አ እና ከወር በኋላ ነው የሚመጣው።
ዋጋው ስንት ነበር እሱ?
እስካሁን ዘጠኝ መቶ ሺህ ነበር፣ ግን አሁን ዘጠኝ።
እ፣ ዋጋው አልታወቀም።
ያ ሶስት የሚይዘው ግን
እ?
ሶስት
ሶስት የሚይዘው ሰባት መቶ ሀምሳ ሺህ ነው፣ ግን አሁን እ፣ agent አለን መቀሌ
አ
እና የስ- የእነሱን ስልክ ቁጥር እልክልሃለሁ። ምናልባት ዋጋው ሊለይ ስለሚችል አ እነሱን እ፣ ደውለህ ታናግራቸዋለህ።
እሺ፣ ያ ሳይክሉ አለ ሳይክሉና ሞተሩ
አዎ አዎ
ሳይክሉ እሱ- ደግሞ ስንት
መቶ ሀምሳ ሺህ ነው።
መቶ አምሳ እሺ አዎ ሻ- spare ኡ ግን አለ ባትሩ ምናምን
አዎ ለሶስት አመት ለባትሪ ሶስት አመት guarantee አለን።
ሶስት አመት ባጃጅ ይሁን ምናምን ሁሉም አለ።
አዎ እሺ Thank you.
ተጨማሪ መረጃ የምትሰጡት ነገር አለ?
ሞተር ሳይክል አለ። ሌላ ሞተር ሳይክል ፈልጋል ነበር።
አዎ ወንድ- ወንድ ነው። እሱ ስንት ነው?
እኮ መቶ ሀምሳ መቶ ሀምሳ ሺህ ሞተር ሳይክሉ ሳይክሉ ሳይክሉ ሳይክሉ ሳ ሳይክል አይቼ መሰለኝ ሳይክል ነው ያየኸው? ሳይክል አዎ በኤሌክትሪክ ሳይክል- የሚሰራ ሳይክል እኮ መቶ ሀምሳ አዎ።
ሺህ እሺ እሺ እሺ thank you እሺ እንዳለ መረጃ ደርሶታል ስለ አዎ፣ ደርስ- ባጃጁ ስለ ባጃጅ እሺ።
ደርሶኛል። እሺ thank you እሺ የመቀሌን agent እልክልሃለሁ ስልክ እሺ ቁጥር በቴሌግራም እሺ እሺ መልካም ቀን መልካም